ገባኝ።
ማነው ግን ዲያሪም ዲያና ሄሎ ሄሎ፣ ሰላም እንዴት ነሽ?
አለ ዘመን ኪንግስ ጀነራል አይደለ?
አዎ ነው።
ከቢው ነበር የምደውለው እና በኦርደር ነበር ዜሮ ዜሮ አራት ስልሳ ስድስት order ታዛችሁናል እንዴ? አንድ በአንዴ cheeseburger።
እ፣ cheese burger አሁን የወሰደ ልጅ አለ።
okay order number ኡን ታይልኛለሽ? ዜሮ አራት ስልሳ ስድስት ነው።
ቆይ አንዴ check ላርግልሽ። check ያደረኩልሽ ነው።
እሺ አልዘጋውም። እሺ እጠብቅሻለሁ።
እሺ cheese burger እ፣ አልገባለም እንዴ order number።
cheeseburger ደውሎ አዘውኛል፣ ግን አሁን እንደመጡ የወሰደው አሁን ነው መጥ የወሰደው። ተደውሎ ነው የታዘዘው። order number ኡን ተሳስተዋል።
አይ እኔ አላውቅም።
እንዴ text አልመጣልኝም።
ቆይ አንዴ ላገናኝሽ።
ማን ነው? እሺ text አልመጣልኝም እናት።
እሺ። ስለዚህ እ?
order number ኡን አታውቀውም? ዜሮ አራት አይ አላውቀውም። text ስለሚገባልኝ አልያዝኩትም።
አንድ cheese burger ነው አይደለም?
አንድ ነው የወሰደው። አሁን እኮ ነው የወሰደው። አሁን አሁን አሁን እሺ፣ በር ላይ ነው የሚሆነው።
driver ስሙን ነግሮካል? ዮሐንስ የሚባል driver ነው።
ጥቁር ልጅ ጥቁር ይሁን እኔ እንጃ።
ቲሸርት ለብሷል ምናምን። አዎ በትክክል እ፣ driver ነው።
አይ ነው ግን ስሙ ማልበ- ሌላ ስልኩ አለኝ፣ cheese burger ስልኩ።
አልታዘዛችሁም? እሺ ንገረኝ።
ስልኩን አምጪ አንዴ። ዜሮ ዘጠኝ ሰማንያ አራት መሰለኝ። ቆይ okay
ዜሮ ዘጠኝ ሰማንያ ዘጠኝ አርባ አንድ ሰላሳ ሁለት ሰማንያ አራት
ዜሮ ዘጠኝ
እ፣ ሰማንያ ዘጠኝ እ፣
አርባ አንድ
አርባ አንድ ሰላሳ ሁለት ሰማንያ አራት ሰላሳ ሁለት ሰማንያ አራት እስካሁን አንድ አዎ።
cheese burger ብቻ ነው የታዛችሁ? ምናልባት order number እንዳይቀያየርባችሁ ብዬ ነው።
አንድ ብቻ ነው የታዘዝነው። አንድ ነው።
በቃ አልተቀየረም።
thank you